እሻለው በወጣት በዘመን ከዚህ በተረፈ አላፍርሽ በገመድ ልሄድ ካልሽ ልጅ መልካም መንገድ መልካም መንገድ ለእኔም ዕድሜ ይስጠኝ ሰማሽ ወይ ላንቺም ጤንነትሽን ሳልሰማ አልቀርም አንድ ቀን በእኔ መቆጨችን ዘመድ ያደረጉሽ ሰማሽ ወይ አለንሽ የሚሉሽ ያሳየኝ ይሆናል አንድ ቀን አይንሽ ላፈር ሲሉሽ ፍቅርሽም ብኛብኛለው ስትወጂኝ ወድጄሻለው ታዲያ ከዚህ ሌላ ምን አደርግሻለሁ? ታዲያ ከዚህ ሌላ ምን አደርግሻለሁ? አፍቅርሻለሁ በወዳጅ በዘመድ ከዚህ በተረፈው አላስርሽ በገመድ ልሂድ ካልሽ ሂጂ መልካም መንገድ መልካም መንገድ ዛሬ አፈቀውሽ ሰማሽ ወይ ነገ ሰልችተውሽ ያሳዝኑሽና ምናልባት ድንገት ፊት ነፍተውሽ ከይዋ ሊደር እንጂ ሰማሽ ወይ አይቀርም አምናለሁ በእኔ ተቆጥተሽ አንድ ቀን ስታፍ ይሰማለሁ ፍቅርሽን ብያመኛለሁ ስቶችን ወድጄሻለሁ ታዲያ ከዚህ ሌላ ምን አደርግሻለሁ ታዲያ ከዚህ ሌላ ምን አደርግሻለሁ አፍቅርሻለሁ በወዳጅ በዘመድ ከዚህ በተረፈ አላስርሽ በገበህ ልሂድ ካልሽ ሂጂ መልካም መንገድ መልካም መንገድ በጊዜው ነው እንጂ ሰማሽ ወይ የሚሆነው መልካም ካለፈ በኋላ ባክሽ ፍቅር አርካም ምን ችክችክ ብሎ ልንገርሽ ከወጣለት ለዛው ግን እንደ ጥንቱ አይሆንም ባክሽ ፍቅር በመዓዛው ፍቅርሽን ብያመኛለሁ ስትወጂኝ ወድጄሻለሁ ታዲያ ከዚህ ሌላ ምን አደርግሻለሁ ታዲያ ከዚህ ሌላ ምን አደርግሻለሁ ታዲያ ታዲያ ታዲያ ታዲያ ከዚህ ሌላ ምን አደርግሻለሁ ምን አደርግሻለሁ ታዲያ ታዲያ ታዲያ ከዚህ ሌላ ምን አደርግሻለሁ ታዲያ ታዲያ ታዲያ ታዲያ ታዲያ ታዲያ ታዲያ ከዚህ ሌላ ምን አደርግሻለሁ ታዲያ ታዲያ ታዲያ ታዲያ ታዲያ ከዚህ ሌላ ምን አደርግሻለሁ